ሄሎ፣
አቤት፣ ሰላም ነው?
እግዚአብሔር ይመስገን።
እ፣ ቀንበር ላይ ነው ስራ ያገኘው።
እሺ፣ ምን ልርዳ?
የሆነ መኪና ዋሪ ሲሄድ ዜድ ዘጠና ሰባት ሞዴል ይሸጣል የሚል ማስታወቂያ ይቼ ነው።
ስንት ስንት?
ዋን ኤች ዋን ኤች ዜድ ዘጠና ሰባት ሞዴል እ
እሱን ለመጠየቅ ነው። መኪና ፒካፕ ለመግ-
እሱን ለመግዛት አስቤው አሁን long base ኡ ማለት ነው።
እሺ፣ አስራ ዘጠኝ ዘጠና ሰባት
አዎ long base አስራ ዘጠኝ ዘጠና ሰባት one H Z pickup Okay፣ አሁን- ቢሆን።
አ፣ አሁን ያለን ሁለት ሺ ሰባት ሞዴል ነው።
አሃ የቆየ ነው በቃ አዎ የቆየ ነው።
የሁለት ሰባትማ እሱም spring ነው የሚሆነው። ዋጋውም higher ይሆናል።
አዎ
እሺ በቃ ያንን ፈልጌ ነበር። በቃ አሁንም እዛ ላይ ተከታተለን ካለ ወዲያውኑ እናሳውቀሃለን፣ ደውልልን።
እሺ እንደዚህ አይነት ካለ እንትን የሚል አዎ እ፣ እንትን በሉኝ።
እሺ
እሺ thank you